ስሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ሰዎች ብትሰሙኝ ጭንቄን ላዋራችሁ የበደለችኝን ይኸው ልንገራችሁ። መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት። ጩኸቴን ብትሰሙኝ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይህ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ እኔ ስደክምላት እሷ እያጣለለች ከት ብላ የሳቀኝ ታፌዝብኛለች ሌት ተቀን በማሰብ ምቾቷን ጠብቄ ችያት ስኖር በጣም ትእዛዟን አጥብቄ ጩኸቴን ብትሰሙ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ነገር ግን በጭራሽ መቼ ትጠግብና ይኸው ልትገለኝ ነው አብግና አብግና ጩኸቴን ብትሰሙን እኔ ነገርኳችሁ መበደሏን ትተው ሞክሩ ባካችሁ ጩኸቴን ብትሰሙን ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙኝ